ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን።
ከቤት ነበር የምደውልልህ።
ከምን ከቤስት ቤት ከቤስት ቤት ኦኬ እሺ እ፣ ቴሌግራማችን ላይ message አስቀምጦልን ነበር።
ቆየ እኮ የሆነ ሰዓት ላይ አ- አዎ ቴሌግራማችን እ፣ ስለጠፋብን ነው።
አ- መል- ተመልሶለታል።
አ።
መልስ ተመልሶለታል።
አይ መልሱማ በሰዓቱ አለፈ እኮ የሆነ ሰዓት ላይ cash out አላወጣም ብሎ እምቢ ብሎን እ፣ ከዛ ለምንድን ነው ምናምን ብዬ እንትን ብዬ ነበር ያው መጨረሻ ላይ በቃ እንትን ሲል ተውኩት በቃ okay ቴሌግራማችን ጠፍቶ ስለነበረ ነው። አሁን ግን Best Bet account ላይ ስትገባ እም።
በፊት የ account ችግር ብሎ የሚመጣው አለ አይደለ?
ምን account የምትነካው የምትነካው አሁን ም።
በዛ ስትነካ ቀጥታ መጠየቅ የምትፈልገውን ነገር በዛች link መጠየቅ ትችላለህ። እሺ አዲስ link ነው፣ እዛ ላይ ም።
ላክልን።
እሺ በቃ ችግር የለም።
እሺ እናመሰግናለን። መልካም ቀን።
እም።